Hello
ጤና ይስጥልኝ።
ጤና ይስጥልን።
ማሊት እባላለሁ ከአሪፍ ፔይ ነው የምደውልልዎት።
እሺ፣ ሰላም።
ሰላም እንዴት ኖት? Black Purpose ነው አይደል?
አዎ ነው።
እሺ እርስዎ ልበል?
ቤዛ
እሺ የደወልልዎት ታህሳስ ሶስት ቀን ወይም December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄድ የአሪፍ ፔይ ሶስት ዜሮ ዝግጅት ላይ እርስዎን ለመጋበዝ ነው እና ዝግጅቱ ከአሪፍ ፔይ እ በሚሰጡ አገልግሎቶች ላይ የጨመራቸውን እንዲሁም ያሻሻላቸውን አገልግሎቶች የሚያስተዋውቅበት ፕሮግራም ስለሆነ ዝግጅቱ ከጠዋቱ ሶስት ሰዓት እስከ አምስት ሰዓት እ ስለሚካሄድ እርስዎም ቀደም ብሎ በተም ቦታ እንዲያገኙ ያንን ለማሳወቅ ነው።
መቼ አልሽኝ?
ታህሳስ ሶስት ቀኑ።
ወይም December አስራ ሁለት
ታህሳስ ሶስት ወቅት ነሽ። እሺ፣ አዎ። እሺ አመሰግናለሁ።
ስለዚህ በዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት ትችላለን?
በቃ ይመችዎታል?
ታህሳስ ከሆነ አዎ፣ ችግር የለም። ስራ ቀን ላይ ነው እንዴ? ስራ ቀን ላይ አይደለም አይደል?
አ- ስራ ቀን ላይ አይሆንም። አዎ አዎ፣ በቃ ካልሆነ ችግር የለም።
እሺ ለመያችን ስለነበረው ጊዜ እናመሰግናለን። መልካም ቀን ይሁንልዎት።
እም፣ እም፣ አመሰግናለሁ።